እባላለሁ። ምን ልርዳዎት?
ሄሎ
hello፣ ጤና ይስጥልን።
አለሁ ደህና ነኝ። ስራ ፍለጋ ነበር።
የምን ባለሙያ ነው?
እ እኔ ሙያ እንኳን የለኝም፣ ግን እንደዚህ ያገኘውን ስራ መስራት እንትን ነበር።
እኮ በምን በምን የስራ ዘርፍ?
እኔ ማለት እኔ አስራ ሁለት ጨርሼ አስራ ሁለት ዩኒቨርሲቲ congratulation አላረኩኝም፣ ግን አስራ ሁለትን break አድርጌዋለሁ። just እንደዚሁ ነው መጠየቅ እንትን ያልኩት እና ምችል እኮ ነው
ያው ግዴታ አንድ ሙያ ግዴታ መጥቀስ አለቦት። እኛ በምን እናውቃለን ታዲያ?
okay በመስተንግዶ
በመስተንግዶ መስራት ይችላሉ?
አዎ
እሺ፣ ማን ልበልሽ?
ሲሳይ
ማን አለ?
ሲሳይ
ሲሳይማ ሲሳይ ባህታ
ማን አለኝ? ቅርታ ሲሳይ ባህታ በአታ
አዎ
ስልክ ቁጥሮትን ይንገረው።
ዜሮ ዘጠኝ አስራ ሶስት አስራ ሶስት ስልሳ አራት ስልሳ አራት ሰባ ሶስት እሺ
ሰማንያ አንድ
የት አካባቢ ናት?
እኔ ገላን ኮንዶሚኒየም
እድሜው ስንት ነው?
እድሜ ሰላሳ ስድስት
እሺ የት አካባቢ? okay ስለ ጉዳይ ኦን ከየት ነበር መረጃ ያገኙት?
እዚህ ከ list ወስጄ ከስራ distance እሱ ደግሞ inform አድርጎኝ ነው።
እሺ ከዚህ በፊ- ከዚህ በፊት ምን ሰርተው ያውቃሉ? ምን ነበር የሚሰሩት?
እኔ ከዚህ በፊት የባጃጅ ሹፌር ነበርኩ። አሁን ባጃጅ ከልክለውን ስራ እም፣ አሁን በዛ ምክንያት ነው።
እሺ መረጃዎትን ወስጃለሁ። ነገር ግን ወደ ስራ ገበያ ለመግባት ግዴታ okay።
በአካል ቢሮ መተው መመዝገብ ስላለቦት ለቀጠሮ እሺ።
እኛ እንደውልሎታለን።
እሺ okay እሺ ቴሌግራም ቻናል አለን። እሱንም ደግሞ ልክሎታለሁ።
እሺ okay እሺ እሺ መልካም ቀን።
እሺ okay bye እሺ okay